ጤና ይስጥልኝ ቤት ቤት ቤቲ ነው የምንልቀው።
እንድታርምልኝ ብዬ ነበር። አንድ ሺ አንዴ ቆይ ጠብቀኝ።
እሺ
Hello
አንድ ሺ
ምን ነበረ?
እንድታርምልኝ ፈልጌ ነው።
እሺ cash አልኩት።
አንድ ሺ ሰማንያ ዘጠና
እሺ ታርሟል። እሺ check አድርገው።
እሺ